ሌላ
አቤት እኔ ሌላ
ይሰማኛል።
ሰላም ጤና ይስጥልን። ቴሌቪ
አዎ አዎ ተመዝግቤ ነበር።
እሺ ያው ማታ እኮ በእንትኑ መሰረት በትዕዛዙ መሰረት coin ምናምን ገዝቼ ነበር እሺ እና ቋንቋው እንግሊዝኛ ሆነብኝ ሁሉም የጨዋታ እንትን አዎ ጥያቄና መልስ በ USSD ከሆነ እ፣ አይቀየርም በድረገጽ እ፣ ወደ አማርኛ ይቀይርልዎታል።
okay። ስለዛ ምን ምን መጠቀም አለብኝ ማለት ነው?
እሺ፣ በድረገጽ ይቀይርልዎታል። አዎ
እሺ በቃ አይ ስልኩ የኔ normal ስልክ ነበር ብዬ ነው።
ይቅርታ፣ እሱ አይቀይርም።
እሺ አመሰግናለሁ።
እሺ